ጤና ይስጥልን BGI ኢትዮጵያ ህይወት ነኝ በምን ልርዳዎ?
ፍሪጅ ተበላሽቶብኝ።
የቢራ ፍሪጅ ተበላሽቶቦት ነው?
አዎ።
እሺ ደንበኛችን እባክዎትን ቪዛ ID ዎትን ይንገሩኝ።
እ ኮዱን
አዎ ይንገሩኝ። እሱን አስራ ዘጠኝ ስድስት አርባ ዘጠኝ
አስራ ዘጠኝ ስድስት አስራ ዘጠኝ አስራ ዘጠኝ ስድስት አርባ ዘጠኝ
እሺ እሺ ደንበኛችን እባክዎትን መስመር ላይ ጠብቁኝ። የቤቱ ስም ምን ይባላል ደንበኛችን?
አስቴር ባርና ሬስቶራንት።
እሺ TIN number ኦትን ያውቁታል?
አዎ ይንገሩኝ TIN number ኦትን።
ሶስት ሶስት ዜሮ
ሶስት ዜሮ ሀያ ሰባት ሀያ ሰባት አስራ ዘጠኝ አስራ ዘጠኝ ዜሮ ስልሳ ዘጠኝ
ደንበኛችን መስመር ላይ አሉ?
አዎ አዎ እየሰማሁሽ ነው።
ሶስት ዜሮ ሀያ ሰባት አስራ ዘጠኝ ከዛ በኋላ ድምፆት ተቋረጠብኝ።
ዜሮ ስልሳ ዘጠኝ
ከአስራ ዘጠኝ በኋላ ዜሮ ስልሳ ዘጠኝ ነው?
ዜሮ ስልሳ ዘጠኝ አዎ ዜሮ ስድስት ዘጠኝ
እሺ እባክዎትን መስመር ላይ ጠብቁኝ።
ችግር የለም።
ደንበኛችን እንዴት?
መስመር ላይ አሉ?
አዎ ነኝ፣ መስመር ላይ ነው።
አስቴር ባርና ሬስቶራንት ነው?
አዎ
እሺ እባክዎትን ሙሉ ስሞትን ይንገሩኝ።
እ? ሙ- አስቴር ሀብተ ማርያም ፓጃጉ አስቴር ሀብተ ማርያም
ደንበኛችን ድምፆት እየተቋረጠብኝ ነው እባክዎት።
አስቴር ሀብተ ማርያም አልበላሁም። ጎመን
አስቴር ሀብተማርያም አዎ ስልኩ ይሆናል እንጂ ይሄን ናሶ ሪል ስቴት አዎ ናሶ ሪል ስቴት
እሺ፣ ልዩ ቦታው የት አካባቢ ነው?
ናሶ ሪል ስቴት ናሶ ሪል ስቴት
የባለቤቱ ስም እንደዛ ነው?
አስቴር ሀብተ ማርያም አስቴር ሀብተማርያም ልዩ ቦታ አዎ።
የት አካባቢ ነው የሚገኙት?
ናሶ ሪል ስቴት ጀሞ
ጀሞ ናሶ ሪል ስቴት።
አዎ
እሺ ደንበኛችን ድራፍት ማሽኑ እ፣ የቢራ ፍሪጆ ምን ሆነቦት? ይቅርታ እ እ አላውቅም።
አይ አም- አይነሳም ጸጥ አለ
ሲሰካ ምንም አይነት እ፣ መብራት አዎ የማያሳይ አዎ አዎ
እሺ ደንበኛችን ለሌላ ጊዜው እም እኛ ጋር ሲደውሉ እም እርሱን በቀላሉ እንድናገኝ ለእኛ የሚነግሩንም ቢጃ
እሺ እሺ
ልንገሮት ቆይ ስልክ ልያዝ እሺ እሺ እ አስራ አራት
አስራ አራት ሰባ
ሰባ ስልሳ ሶስት
ስልሳ ስልሳ ሶስት ስልሳ ሶስት ሰባት
ሰባ ሰባት አስራ አራት ሰባት ዜሮ ነው ሰባት ሰባት ብቻ
አስራ አራት ሰባ ስልሳ ሶስት ሰባት ሰባት አዎ መባለሽ
እሺ እሺ ለፈናችሁ ሌላ መረዳዎች ነገር አለ የለም አመሰግናለሁ
ስለደወሉ እናመሰግናለን አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን መልካም ቀን ይሁንልዎት እሺ እሺ